ወዳጅ የኔን እንደ ራሴ ኦዬ አሁን ነው በይበልጥ የምትሻው ነፍሴ ኦዬ ብሶት የሚጋራ እቅፍ ድግፍ አርጎ ኦዬ አንዲት ባገራማን ሰው ያጣል ፈልጎ ኦዬ ሲመጣጣን እንጂ ተስተካክሎ ሲገኝ አሃ ሲገኝ ትንሽ ሰርቶ ብዙ ፍቅረት አይገኝ አሃ ይገኝ ፍቅር የለገሰ ሰላምን የሚሰጥ አሃ የሚሰጥ ሰው የሚያስፈልገው አሁን ነው በይበልጥ አሃ ያሁን ነው አሃ ያሁን ነው አሃ ያሁን ነው አሃ ያሁን ነው የፍቅር አገሩን አንሩ ቀረገው ለካ በቅርባነ ሩቅ ስንፈልገው አፋልጉኝ አላልኩም ሲኳገኘሁት በቅንነት ሄድኩኝ ቀናኝ ያገኘሁት አፋልጉኝ አላልኩም ሲኳገኘሁት በቅንነት ሄድኩኝ ቀናኝ ያገኘሁት በህልዋ ብቻ